ቆይ እኔ ናት እኮ ሄሎ ሄሎ
አቤት ጤና ይስጥልን ሄሎ ሄሎ አይሰማም እንዴ ይሰማኛል እናት እ፣ ኖቫ ቬሎ ክራይ ናችሁ አይደለ አዎ እኔ ዊፕላስ ሶሉሽን ከሚባል company ነው የምደውልላችሁ company ያችን አሁን ላይ አንድ app develop አድርጓል እና app ውስጥ ከሀምሳ በላይ service ኦች አሉት ከነዛ service ኦች አንዱ ዌፕላ- እንትን ነው ቬሎ ክራይ ነው እና
አንዴ ስልክ ልስጥሽ
እሺ ስልክ ልስጥሽ ሀያ ሰባት
ሀያ ሰባት ዜሮ ሰባት ዜሮ ሰባት ስልሳ ሶስት ዜሮ አንድ ስልሳ ሶስት ዜሮ አንድ እሺ አመሰግናለሁ በዚህ ደውል